ፈለግ ሆነ ሻዬ ቀረሽ እንደ ዋዛና ውበትሽ ረግፎ ናዬ እንደ ጠዋት ዛና በልስልሶ ክንድሽ ሻዬ እንድንተራስበት ፍላጎቴ ነበር ምስጡ ተተካበት ስትሞቺ አዘንኮኝ ነፍስሽ ተስተግደና ስትሞቺ አዘንኮኝ ነፍስሽ ተስተግደና ተመለሺ ፍቅሬ እኔ ልግደምሽ አፈርና ድንጋይ አይችልም ጎንሽ ማፀንሽ ፍሬና ለዓለም ሳትሰጪ ገና ሳትዳሪና ዓለም ሽን ሳትገጪ ከአፈር ተገኝተሻ ወደ አፈር ተመለሻ አፍቃሪ ጮኛሽና ለዚች ዓለም ትተሻ ስትሞቺ አዘንኮኝ ነፍስሽ ተዝደግደና ሆኝ ስትሞቺ አዘንኮኝ ነፍስሽ ተዝደግደና ሆኝ ተመለሺ ፍቅሬ እኔ ልግደምሽ አፈርና ድንጋይ አይችልም ጎንሽ ወይኔ ደስታዬ ናዬ ባዘን ተለወጠች ብሞት ይሻል ነበር አዬ አንቺ ከምትሞች ያንቺ ሰርገነት ነው አዬ ልቤ መጃወጠና የጣትሽ ቀለበት አዬ ቀረ እንደወደቀና ስትሞቺ አዘንኮኝ ነፍስሽ ተስተግደና ሆኝ ስትሞቺ አዘንኮኝ ነፍስሽ ተስተግደና ሆኝ ተመለሺ ፍቅሬ እኔ ልግደምሽ አፈርና ድንጋይ አይችልም